ሌላው ጤና ይስጥልን ዋሽንግተን የሕክምና ማዕከል እንዴት አመሸሽ?
እግዚአብሔር ይመስገን።
አለሁልሽ። ስምኝማ እዛው ከዋሽንግተን ነው እና አንድ ሽመልስ ፋንታውን የሚባል ፔሸንት አለ። ኤክስሬይ የተነሳለት ሪዛልት ማለት ነው። ነው ኤክስሬዎችን አገናኘኝና ሪዛልት ጠይቃችሁ ፈልጌ ነበር።
ትልክልልሽ ሪሰፕሽን እሺ የሪሰፕሽኖቹማ መስመር ተይዟል ያለን ባያለኝ እና ወይ የኤክስሬይ የሚሰሩትን እም? እም?
ስንት ስንት ብለሽ ደውለሽ ነው?
እሺ ወይ እ፣ እሺ ስጥኝ እሺ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ነው።
አዎ እሺ እሺ ውዴ በቃ